Hello ጤና ይስጥልን Best Bet እንደምን ሰላም ነሽ ወይስ ደህና እግዚአብሔር ይመስገን
እስከ ማታ withdraw አርጌ አልገባልኝም ብሩን እም
ብር withdraw አርጌ አልገባልኝም እሺ በዚህ በደወልክበት ቁጥር ነው አይ ሌላ ስልክ ቁጥር ነው እሺ
ዜሮ ዘጠኝ ንገረኝ።
አስራ አምስት
ዜሮ ዘጠኝ አስራ አምስት አርባ ሁለት
እሺ ስልሳ ሁለት እሺ አርባ ሁለት ስልሳ ሁለት ዘጠና ሁለት
ዜሮ ዘጠኝ ስንት ነበር ያልከኝ ይቅርታ አንድ ጊዜ አስራ አምስት እሺ አርባ ሁለት ስልሳ ሁለት ዘጠና ሁለት እሺ ስንት ብር ነበር አምስት ሺህ ጠቅላላ አስር ሺህ ብር ነው። አንድ ጊዜ አራት አንድ ጊዜ ሁለት አንድ ጊዜ አንድ አንድ ጊዜ ሶስት እሺ አንድ መስመር ላይ ጠብቀን ቼክ ላድርግልሽ እሺ የቴሌ ብር ቁጥር አስራ አምስት አርባ ሁለት ስልሳ ሁለት ዘጠና ሁለት አለ አዎ። እ ምን ትሕላ አላህ አባን ትሕላ ሕዳ
እሺ አሁን ገብቶላል እሺ ቼክ አድርገው ወንድሜ እሺ አመሰግናለሁ እሺ እኔም አመሰግናለሁ መልካም ቀን